hello ሰላም ጤና ይስጥልኝ ምክር ቤት ከዛ ነው እባክዎ ምን ልርዳው?
እንትን ነው ትኬት ነበረና የሆነ ትኬት ካላበራ መሆኑ ነው አልቋል። ትናንት እንትና ነበር ያለቀ።
cashier code ኡን ንገሩኝ እና check እናድርገው።
cashier code እሺ፣ እ አስራ አንድ አስራ አንድ እሺ
ዘጠና አንድ ዘጠና አንድ
ሰማንያ ዘጠኝ ሰማንያ ዘጠኝ
ሰላሳ ሰባት
አስራ አንድ ሰባ ዘጠኝ
አዎ ቆይ እ ሰላ ይኸው አስራ አንድ እሺ
ዘጠና አንድ
እሺ
ሰማንያ ዘጠኝ
እሺ ሰላሳ ሰባት አይደል? አግኝቼ ሰላሳ ሰባት
አንድ ያልታረመ የትላንትና ጨዋታ አለው ለመጨረሻው ማለት ነው።
እ የሀንሽ ታውን እና የታውን ኤፍሲ ጨዋታ
የመጨረሻው የአየርላንዱ ማለት ነው የአየርላንድ።
ሊግ ኦፍ አየርላንድ
ኖ ኖ አይ አይደለም እሱ እ አይደለም።
እ
እ ዳዊት ጋር ነው የቆረጥከው? አሶሳ እ ዳዊት እ?
ጋር ነው የተቆረጥከው? አሶሳ አ አ አሶሳ ነው እኮ ድሮ- የድሮጌዳ ታውን ፊ- ኤፍሲ እና የሃርስቶን ጨዋታ እሱን ያልታረመው እና አስ- አብዴላ አስደርግል ጠብቀኝ። እሺ
በቃ እሺ አስ አስደርግ ሊደግሽ አሁን ነው አብዴት አስደርጌ ከዛ በኋላ የእሱ ጨዋታ ውጤት ከታወቀ በኋላ እም- እን- ውጤቱ የሚያሸንፍ ከሆነ እንትን ይልሃለሁ ይላክልሃል። እሺ አባቴ ጠብቀን መስመላ
እና አሁን ተራ ልጠብቅሽ ወይስ መ- መልሼ ልደውልሽ ትንሽ ቆይቼ እኔ ወይስ ደግሞ እደውልልሃለሁ። ችግር የለውም በቃ እኔ እደውልልሃለሁ። ሀያ ሰማንያ ሁለት ዘጠና አምስት ሰባ አራት አይደለ?
አ
በቃ በዚህ ስልክ እደውልልሃለሁ። እሺ መልሼ አሳውቅልሃለሁ። ከብላክ provider ስልላከው አንዴ ውጤቱ እንዲያሳውቁኝ። እሺ እ- እሺ በቃ አይ ደግሽ እንድታሳውቂ ብዬ ነው። እሺ ደግ ችግር የለውም። ያው እደውልልሃለሁ መልሼ እያሳወቅኩልህ ነው።
እሺ ደግሽ እሺ እናመሰግናለን ስለደወልክ። ደንበኛችን መልካም ቀን